ሄሎ
ሄሎ ሄሎ ምንድን ነው ወይ ዘጋሽ?
ጃቤት ለምን ዘጋሽ ስልክ?
ወይኔ እየተላከልህ ነው ተቋርጦ ነው ሲጀመር ዘግቼብህ አይደለም እየተላከልህ ነው ግን አትርሳኝ እሺ መልሼ እደውልልሃለሁ ምን ስትደውልኝ እኔ ዝናብ ላይ ነው ቆምኩት። ይኸውልሽ ቢሮ ቁጭ ብለሽ አንቺ እንደምታናግሩ አይደለም። ይኸውልሽ እኔ ዝናብ ላይ ነው ቆምኩት። ደውይልኝ፣ ማትደውይልኝ ከሆነ ምግቡን ይዤ እመለሳለሁ። ቆይ
አድ- እ?
አዳምጠኝ ቼክ ይደረግና ድጋሚ ይደወልል
እነ ዝናብ ላይ እስከዛ እየቆ ምንድን ነው ምንድን ለሀምሳ ብር ነው እንደምትንቀጠ ከኪሳችሁ የምትከፍሉትን መሰላችሁ እኮ እንዲህ አይደብራችሁም? እንደ ይፈሩ በእናታችሁ እንደ በግቡን ይዤ ተመልሻለሁ። በነገራችን ላይ አልሄድም። ከፈለገች ፒያሳ ድባባ ቆሎ መታ ትውሰድ። እስከ ፒያሳ አራት ነጥብ ስድስት ነጥብ ከአራት ኪሎ ሜትር ነው የሚያሳየው። ስክሪንሹቱ ቴሌግራም ላይ ለቃችኋለሁ። ለማንኛውም ተቻለ ይሰማላ። እየሰማሽኝ ነው?
ጨረስ እየሰማሽኝ ነው? አዎ አንድ ሰው ወንድ አዎ አንድ ወንድ የሆነ ሰው ውስጥ አንድ ነገር ቢያደርገኝ እስኪ ችግር የለም መምጣት ነው። ምንም ምንም ቀር ነገር የለም። በነገራችን ላይ እንደ አይደብራችሁም? እንደ ትንሽ ያሩ ቢታቸሩትን እንዳለ አስታፍም ወይ ምናምን እያላችሁ ለማንኛውም ሰው ዝናብ የሚቆመው የነ- የእነሱ አህያ አይደለም እ